በመስጠት ቴክኒኩን በጥራት በብቃት hello?
ደግሞ ስንታየሁ ለማ እየመራው ይገኛል። ከማስታወቂያዎች በኋላ ዳግም ተመልሰን hello?
እንገናኛለን።
ከመወሰኑ በፊት ልብ ብለው የገበያውን አማራጭ ይመልከቱ።
hello የአክሲዮን ሽያጭ መጋበዣ ሰነድ በፍሊንስቶን የአክሲዮን ሽያጭ መጋበዣ ሰነዳችን የፍሊንስቶን ሼሮች ወደ ገበያ ከመውጣታቸው በፊት ገዢ፣ ሻጭ እንዲሁም ባለድርሻ አካላት ለገበያ ስለቀረበ hello?
አክሲዮን ሽያጭ ላይ እኩል መረዳት እንዲኖራቸው ግን ተከትሎ የተዘጋጀ ዝርዝር መረጃዎችን የያዘ ሰነድ ነው። ሰነዱ የተዘጋጀው